ጤና ይስጥልኝ።
እግዚአብሔር ይመስገን።
እና ኤርሚያስ ደሳት አ እሺ We Plus Solution ላይ ተመዝግበህ ነበር application ኑ ላይ አዎ
ባለንብረት ወይስ
አሽከርካሪ።
እሺ በቃ አሽከርካሪ ሆንክ እሺ
ስልክ ቁጥር በምልክ ስልክ ቁጥር አሽከርካሪ ከሆንክ ማለት ነው በምልክ እሺ።
ስልክ ቁጥር መንጃ እሺ።
ፈቃድ ንግድ ፍቃድ ፎቶ ኢንሹራንስ መኪናው ከሰው ከሆነ ተራይተ የምትሰራው ደግሞ የኪውን አለ።
እና እሺ እሺ እንደዛ ካልሆነ ሊብሬን ጨምረ በቴሌግራም ትልኛለህ እሺ።
ስልክ ቁጥሩ ልስጥህ የቴሌግራሙን ወይስ ዩዘር ኔም እ ቴክስት አድርግልኝ።
እሺ ቴክስት ነው
እሺ አመጣ